እዚህ ነው።
ሄሎ
ሄሎ ወይ
እ ምን ይሻለኛል? ከስተመር ሎኬሽኑ እኮ የለኝም።
አልነገረችሽም እንዴ ሙሉ አለም?
የካቲት አስራ ሁለት አለችኝ እንጂ የካቲት አስራ ሁለት ለማን ነው የምሰጠው? እዚህ ካልተለቀልኝ ይኸው የካቲት አስራ ሁለት ሆስፒታል ጀርባ ነው የሚለው ስል ቁጥሩ አለክ አይደለ?
የ የተስተመረ የለም እዚህ ያለ የከ- የሬስቶራንት location ብቻ ነው። የሬስቶራንት location እና የሬስቶራንት ስልክ ብቻ ነው ያለኝ። ደቂቃው ደግሞ እያለቀ ነው።
እሺ የ customer ኡን ስልክ ልስጥክ።
እሺ እዛ ስጪ።
የቱ ጋር ዜሮ ዘጠኝ ሰማንያ ሰባት ሰማንያ ሰባት ሀያ ሰባት ሀያ ሰባት ዘጠና አንድ ዘጠና አንድ ሰባ አምስት ሰባ አምስት በዛውም ደግሞ fee ን አድርግልኝ ገ- አርባ አምስት ብር ብቻ ነው። ከ- ከዚህ ከጥቁር አንበሳ አምስት ኪሎ ስድስት ኪሎ እ እሺ እሺ አይልሃለሁ ሙላለን እሺ እሺ